Hello ጤና ይስጥልን። ከብዙ ኢትዮጵያ ነው የምንደውለው። አሁን ደውለው ተቆርጦ ነበረ።
እሺ
እሺ ዘነበች ማን ያሉኝ?
አላውቅምማ።
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ሁለት አስራ ሁለት
አስራ ሶስት አስራ ሶስት ስልሳ አራት ሰላሳ ሰባት ስልሳ አራት ሰላሳ ሰባት አዎ፣ የት አካባቢ ነው?
ሾላ ገበያ ሾላ ገበያ ውስጥ ነው።
ሾላ ገበያ ውስጥ ነው።
አዎ አዎ፣
እሺ ምንድን ነው ያጋጠማቸው ብልሽት?
ለምሳሌ እማማሽ ቦታው ከአንድ ቦታ ወደ አንድ ቦታ እንዲደረግ ነው ያለበት ቦታ አልተመቻቸውም። ለመጥላት ቦታው እንዲቀየር installation ነው የፈለጉት። እሺ አዎ።
ደንበኛችን ጥያቄዎትን መዝግበን እኛ ወደ ጥገና ክፍል አስተላልፈንሎታል። ሌላ የምረዳዎት ነገር አለ?
የለም የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙን ድምጽ በኋላ ያስቀምጡ። መልካም ቀን።
መልካም ቀን።